ሄሎ
ሄሎ
ጤና ይስጥልኝ። አቤት የሆነ ሰዓት ላይ ደውሎ ይላል።
ምን ደውለ ነበረ?
አዎ። የሆነ message እያገባ ነበር። ስድስት ሺህ እሺ message ኡ ቴሌዊን game ይባላል። game ኡን ተጫውተ ስታሸንፍ ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማቶች ናቸው።
አ?
እያዳመጥከኝ ነው?
አዎ አዎ፣ ያ ደግሞ
እሱ ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውለህ የቴሌቪዥን መረጃ ይመጣልሃል። ሰባ ቁጥር ተጭነ አማርኛ አድርገው ሶስት ቁጥር ለመጫወት የሚለው ምረጥና ተጠቀም።
እህ እህ።